ሄሎ
ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ቤሲቢት ለአንድ ቲም ተበልቼ የተመላሽ አልሰጠኝም።
እሺ ካሻልኩ ለአንተ ታገኛለህ።
እሺ አስር
አስር
ስልሳ ስምንት ስልሳ ስምንት
ሰባ አምስት ሰባ አምስት
ሀያ መጨረሻው
እሺ ቼክ አድርግልኝ። ሶስት ጨዋታ ነው እሺ ጫብ ሎስት ነው።
ፋን ሎስ የሆነብኝ አዎ
እሺ እሺ እሺ መልካም ቀን።
እሺ አመሰግናለሁ